Hello?
ይሰማል?
Hello ጤና ይስጥልኝ።
አብርስልን።
እ ብር በአሪፍ ፔይ የሆነ ቀን መቼ ቅዳሜ ዕለት ብር አውጥቼ ነበርና አልገባልኝ እስካሁን account ኤ ላይ ከሁሉ ስፖርት Okay፣ እ- እ፣ አስመዝግበው ነበር ከዚህ በፊት አላስመዘገብኩም። ያው ይገባልሃል ከአንድ እስከ ሶስት ቀን ጠብቅ ምናምን አይነት ነገር ስሰማ ጠበቅኩኝ ነው። ዛሬም አልገባም።
ደውለው ነበር ከዚህ በፊት።
አልደወልኩም አልደወልኩም።
እሺ፣ ሙሉ ስሞትን ንገሩኝ።
ሙሉ ስሜ ናኦል ፍቃዱ ገርቢ
ናኦል ፍቃዱ።
ገርቢ
ስልክ ቁጥር ይሄንን ነው የሚጠቀሙት?
ምናሲ ስልክ ቁጥር ይሄንን ነው የሚጠቀሙት?
አዎ አዎ አዎ ይሄን ነው የምጠቀመው። ግን ስሙ በእኔ ስም አይደለም የወጣው ሲሙ አሁን እኔ የምጠቀምበት ትንሽ ይቆራረጣል ድምጽ።
loud ላይ ስላረኩሽ ነው። እንትን ምንድን ነው ልልሽ የነበረው መሰለሽ፣ በይሄ ሲም የኔ አይደለም የእናቴ ነው እና በእሷ ሲም ነው የምጠቀመው እኔ። እሷ አሁን በህይወት የለችም እና ስሙን አላስቀየርኩትም።
እ፣ ከምን ወደ ምን ነበር transact ያደርጉት?
ሁሉ ስፖርት አለ አይደል? ሁሉ ስፖርት betting application ኑ አዎ፣ ከሱ በአሪፍ ፔይ ወደ ቴሌብር ማለት ነው ከሁሉ ስፖርት ተቆርጦ ወደ ቴሌብር አልገባም ማለት ነው።
አልገባማ።
ቴሌብርም ላይ እ፣ ሁሉ ስፖርትም ላይ ይሄን ቁጥር ነው የሚጠቀሙት?
አዎ አዎ፣ በዚህ ነው የምጠቀመው።
እሺ፣ ዘጠኝ አስር አስር ሰላሳ ሶስት አስራ ሶስት ዜሮ አምስት ዜሮ አምስት አዎ።
እሺ፣ ምን ያህል ነው amount ኡ?
እ፣ ሁለቴ ነው በተከታታይ የመጀመሪያውን ሁለት መቶ ሀምሳ ብር አወጣሁ። second time ሁለት መቶ ሀምሳ ብር አወጣሁ። ከዛ ምንም አልገባልኝም። ከዛ የነበረኝን ብር ጨረስኩ። በቃ አለቀ።
መች ነው ቀኑ ያሉኝ?
ቅዳሜ በአስራ screenshot ምናምን አድርጌዋለሁ። like successful ይላል ምናምን screenshot አንስተው ልከዋል በእኛ ቁጥር ቴሌግራም ላይ?
አላኩም። እንዴት ነው ብልከው ልላክልሽ?
አዎ ተ- ስልክ ቁጥር ልስጦት ቴሌግራም እሺ ዜሮ ዘጠኝ እሺ፣ አንዴ ይቅርታ። ዜሮ ዘጠኝ
ዘጠና ሁለት ዘጠና
ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ ሀምሳ አምስት ሀምሳ አምስት ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ እሺ፣ በዚህ ስልክ ቴሌግራም ላይ ልላከው።
አዎ ቴሌግራም ላይ ላኩት። check ተደርጎ ችግሩ ያለው ካልፌ ከሆነ ብር ወደ ወደ ሁሉ ስፖርት ይመለስሎታል።
አዎ።
በፍጥነት እንትን እንዲል ደግሞ እሱም ወደ ሁሉ ስፖርትም ደውለው ያጣሩ። ይሄንን case ሪፖርት ያድርጉላቸው ለነሱ።
ለሁሉ ስፖርቶችን ማለት ነው።
አዎ ለሁሉ ስፖርትም እዛም
እሺ፣ እናቴ አመሰግናለሁ።
ቴሌግራም ላይ screenshot ኡን ሲልኩ ሙሉ ስሞትን አያይዘው ይላኩ።
ስሜን ላያይዝ like account የተከፈተበት የቴሌው ምናምን ከሲሙ ጋር የሚገናኝ ነገር የለውም። እኔ የምጫወትበት ስሉ
like ይሄ ይሄ ቁጥ በዚህ ቁጥር ነው አይደለ? ቴሌብሩ የሚል አዎ፣ አዎ፣ ቁጥሩ በዚህ በዚህ- በዚህኛው ቴሌብር ነው።
ስሙም ናውን ነው የሚለው የቴሌብር የቴሌብር ነው አይደለም የሚለው አዳነች በቀለ አሰፋ ነው የሚለው።
ሙሉ በቃ እሱንም information ቴሌግራም ላይ ይላኩልን። ና- okay፣ አሀ የቴሌው ስም በዛ ነው። like የኔ account በዚህ ነው ምናምን ብዬ ልላክ።
አዎ okay፣ እሺ፣ እሺ፣ በጣም አመሰግናለሁ።
መልካም እሺ፣ መልካም ቀን ለአንቺ።